ሄሎ ጤና ይስጥልን ቤተሰብ ቤት
ኮድ ስመርጥ ማለት ነው እሺ
ስምንት በሀያ ወይ ደግሞ ሁለት መቶ ምናምን በዚህ በሶስት መቶ ምናምን ይገኛል።
ስምንት በሀያ
አዎ ስምንት ቁጥር ጽፍና የለም እሺ ሰበዝ ያደረግና ሁለት መቶ ምናምን ያህል ከፈለገ በቃ እኔ ጋር ገብቶ ነው።
ማለት ኳስ ትኬት ለመቁረጥ ፈልገ ነው አዎ ለምሳሌ በፊት ኦድ ስትመርጥ ማለት ነው እሺ አንድ ነጥብ ዘጠና ስድስት ምናምን ይሰጥ የለ አ ቱዴይ ወይ ደግሞ አንድ ነጥብ ወይ ደግሞ አንድ ነጥብ አምሳ ምናምን ይሰጥ የለ
እሺ ይሄ ደግሞ ለምሳሌ አስር ያደርግና ሰበዝ ያደርግና እም።
ከዛ መቶ ዘጠና ስድስት ይላል ከፈለገ
ምን ላይ ነው የገባኸው አንተ? ቤስት ቤት ዌብሳይት ላይ ገብተሃል? አ?
አዎ ቤስት ያው እናንተና የአሪፍ አንድ አይነት አይደል
አ እኮ ምን ላይ ነው የገባኸው? ቤስት ቤት እና ላይ ገባህ?
በሁለታችሁም ላይ እንደዛ አይነት ነው በቃ እኔ ጋር ስመጣ በጎግል ነው የገባሁት እኔ እሺ እኮ ከገባህ በኋላ today bet ላይ ገብተሃል?
እ? አዎ today ነክቼ በቃ odd ያሳየኝ እኮ ነው odd ሲያሳየኝ የለም እም።
አሁን ለምሳሌ ዛሬም ብነግርህ ማለት ነው ለምሳሌ የዛሬ ጨዋታ እስቲ ንገረኝ።
እ፣ ቴሌግራም በስልክ ላክልኝ እሺ ላክልኝ፣ ደስ ይለኛል። ሰውና ላክልኝ። እሺ ስልክህን ንገረኝ ዜሮ ዘጠኝ ዜሮ ሶስት
hello ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ አራት ሰላሳ ሰባት አርባ ሰባት
እሺ አሁን ልልሃለሁ ግባ በቃ እዛ ላይ ላከውና አይልሃል። ዳኒ ብለህ ላከው። እሺ
እሺ።
እም፣ እንትን ላይ ግባ በይው።
እ?
አይ አንተን አይደለም፣ በቃ ቴሌግራም ላይ ላክልኝ። እሺ አባ